ጤና ይስጥልኝ ከቪዛ ኢትዮጵያ ነው የምደውለው ደሚያቸው አቤት ሰላም ቅድም ደውለው ጠዋት እያስመዘገቡ ነበር አይደለ አዎ ተቋርጦቦት ነበረ እሺ
የድርጅቶን ስም ማን ነበር ያሉ እንደምናያቸው አንቴረ አንቴረ
የእርሶ ስምስ
ብሩክ ደገፋ
በዚህ ስልክ ቁጥር እንዲመዘገብሎት ነበር እንትን ያደረጉት እንዲመዘገብ አይደለም እንትን ነው እሺ ተበላሽቷል እንዲሰራልን ነው ምን ማሽኑ ተበላሽቷል draft machine
እህም። አንቴሬ ባርና ሬስቶራንት ካሳሁን የሚባል ሰውዬ አስመዝግቦ ነበር ከሁለት ቀን በፊት አዎ እሱ ነው አሁን ትላንት መጥቶ አይቶት ነበር የሆነ fan ኡ ልክ አይደለም ምናምን ብለው አስተካክሎት ሄዶ ነበር አሁንም እየሰራ አይደለም
እህም። እሺ ጥሚያች በድጋሚ መዝግቤ አስተላልፍሎታለሁ ያው መቶ ግን ድጋሚ አልተሰራሎትም አዎ እሺ ጥሚያችን ለትብብሮት እናመሰግናለን በድጋሚ መዝግቤ አስተላልፍሎታለሁ ስለደወሉ እናመሰግናለን ስለ አገልግሎት ያሉት ሀሳብ ስቴት ገምዘብ ባለስቀምጡልኝ መልካም ቀን